ጤና ይስጥልኝ አሊባባ።
hello ጤና ይስጥልኝ።
ጤና አብሮ ይስጥልን።
እንትን መኪና ቅያሪ ለመቀየር ነበረ እሺ ይቻላል።
እና ምትኩ ደግሞ ዲዛይር በባንክ የሚመቻችልኝ ከሆነ ኮሮላ ነው ይቻላል እኮ ይዘውልን ይምጡና ይቻላል። መኪናውን እኔና የሚጨምሩትን ያህል ይጨምራሉ። በባንክ የሚመቻች ይመቻቻል።
አዎ ስልክ አሁን ኮሮላ ነው ያለኝ። መኪናው ተቀምጦ ዲዛይር ነው ፈልገው እሱን በባንክ ታመቻችሉኛላችሁ?
አዎ ይችላሉ።
okay። ስለዚህ የት ፓስተር ነው ወይስ እንትን?
ፓስ ፓስ መስቀል ፍላወር እም ከፈለጉ እየተፈለጉት ጋር መምጣት ይችላሉ።
okay፣ እሺ፣ እሺ እሺ፣ thank
እሺ።